አለን ማን ልበል?
ፍቅር
ፍቅር ሰላም ነው
ሰላም፣ እንዴት ነህ?
አሉልሽ ዮሐንስ ነኝ።
እሺ ዮሐንስ፣ እ፣ ባለፈው አሳውቄ application ኡ ምናምን ብዬ ይስተካከላል ብለሽኝ ነው የምታስታውሽ?
ከዚያን እዮብን አውራው ምናምን ያልኩክ እ
ማን ነው area manager? ያንተ
area manager
ኤሪያ ማናጀርክ ማን ነው? ያንተ ዲፖዚት ነው አይደለ? ዮሐንስ
ታሚ እዮብ እዮብ እዮብ አይደለ እኮ አ።
ዲፖዚት ነው አይደለ?
አይደለም እ አፕሊኬሽኑ እንትን ማይነት ሺ ምናምን ብሎ ነው የሚጀምረው ምናምን ብዬሽ ሰኞ ይሳከራል ምናምን ብለሽኝ ነበር።
አዎ እኮ እዮብ ገብቷል፣ ቢሮ ነው ያለው። ደውል እስቲ፣ እሱ ነው የሚያሳክልላችሁ።
ስልኩን እዮብ።
አላ- ስልኩ
የእዮብን ስልክ ታውቀው?
አ
እሺ team leader ክ ታውቀውም እንዴ?
ይሰራል እ?
እዮብ ስልክ አለ።
leader ክ መቀበል አትችልም? ይሆን እ?
ደግሞ ስልኩ የለኝም።
እሺ እሺ፣ በቃ ችግር የለም።